ሄሎ ሄሎ፣
አቤት።
ጤና ይስጥልኝ።
አብሮ ይስጥልን።
እንዴት ኖት?
እ?
ከ- ሰላም ነው አይደለ?
እ?
አይሰማም?
አዎ፣ ትንሽ እንዴት ሆነ? ብዙ እየተሰማኝ አይደለም።
እሺ፣ አሁንስ
ይሻላል፣ ይሻላል። እሺ፣ ከመቶ ሰከንድ ነበር የምደውልልዎት።
Okay። እሺ፣ እንዴት ነሽ?
እግዚአብሔር ይመስገን ደህና ኖት።
ብዙ ጊዜ እየጠበቅኳችሁ ነበረ። ጥሩ ሰዓት ላይ ደወልሽ። አዎ፣
አዎ፣ እ- እሺ እ፣ የሳምንታዊ የመቶ ሰከንድ አሸናፊ ኖት። እንኳን ደስ ያሉት፣
እ?
እንኳን ደስ ያሉት። የመቶ ሰከንድ የሳምንታዊ እ፣ high score ከፍተኛ ነጥብ አምጥቷልና አሸናፊ ኖት።
Okay። አመሰግናለሁ፣ አመሰግናለሁ። አሸናፊ ሆንኩ።
አዎ፣
Okay፣ ጥሩ ጥሩ። እሺ፣ ምን ልታዘዝ?
ከዚህ በፊት አሸንፈው አያውቁም አይደለ? ሳምንታዊ
ወይ ለመጀመሪያ ጊዜ ነው እራሱ ሲወዳደር ሰው ነግሮኝ።
ኦኬ አዎ፣ ለመጀመሪያ ጊዜ ነው የተወዳደርኩ።
እሺ እ፣ ስሞትን ማለበል ማለት ይሄ ሲም ሲም የወጣው በእርሶት ነው?